ለማን ነው የምትሰጪው ይሄንን?
hello መሲ ወይዬ የአምባሳደር ሹመቱ ጋር ልኬልሻለሁ።
ምን ላድርገው? እቺ ሀገር ወዴት እየሄደች ነው?
ምን አለሽ? ምን ብለውሽ ነው?
ምንም
መሰረት ላጁ ነች አለኝ።
ኧረ የአምባሳደር ምን- ሹመቱ ጋር እስካናደር አይደለም የእሱን ለፕሬዝ- ሳይሆን ላኪልኝ ያልኳት የፕሬዝዳንቱን የጋምቤላን ፕሬዝዳንት ነው ያልኳት። የአምባሳደሩንማ አይ እ፣ ፕሬዝዳንት አይ ልንገርሽ የ- አን- ልንገርሽ ፕሬዝዳንት አምባሳደር ሮዝ ጊብስ ምንም አላደረጉልሽም።
ምንም ለ- አላደረገልኝም።
ላቶ ጥላሁን ያደረገልሽን እነግርሻለሁ። በቀ- ፕሮግራም ይዘን ማለት በሰፊው ይኸውልሽ ለአቶ አትበ- ጥላሁን ለ- ለምትሉት።
ለአቶ ጥላሁን የአምባሳደሩን አዎ የአምባሳደር ላቶ ጥላሁን ትልኪላችሁ።
ጥላሁን ጥላሁን ርዕሰ መስተዳድሩ
እቺ ሀገርማ የሆነ ቦታ ነው ያለችው።
በዛውም አየሽ ትጫወታላችሁ።
የእሱ የለኝም የሚገርምሽ እማ- የማን ያለ ለእንትን አልላክለት ለፕሮፖሽን ለፕሮቶኮላቸው ላይትና ለምላሾቹልን ብለው ቢት ትክክለኛ አድራሻቸውን ማግኘት ስላልቻልን በእርሶ በኩል ቢልኩልን ከምርሽ ነው እነሱ የምሬን ያሉ ነው። እመቤቴ ነው። ለምሳሌ ሄድን የሆነ ቦታ ላይ ልናገኛቸው አልቻልንም።
እሺ ስለዚህ እም፣ አጣን።
እነሱ ናቸው አዎ እየፈለግን ነው። እኛም ትያቸዋል እኛም እሺ።
እየፈለግን ነው። ያው ለማስተባበል ማለት እኛም እየፈለግን ነው። ግን ምናልባት ከተገናኛችሁ ባካችሁ እም።
በዚህ እንትን በሉልን።
እሺ እለዋለሁ እሺ።
አመሰግናለሁ መሰረት።
በስማ በዚህ ዳረጠ እንደዚህ ጠዋ ከሆንሽ ችግር አለ።
በዳረጠኝ እሺ ጨዋ ከሆንኩ።